Hello? Hello? Hello
ሰላም ጤና ይስጥልኝ። የሚሰማው withdraw ለማድረግ እምቢ ብሎኝ ነው። እንትኑ ምንድን ነው የሚለው? ምንድን ነው maximum እና minimum ዜሮ ዜሮ ካለ ምንድን ነው የሚደረገው? ማለት ስንት ብር ነው የሞከርከው?
እ፣ አስርም አምስትም ተሞክር እምቢ ብሎኛል። ከጠዋት ጀምሮ ግን ወደ ሀያ ምናምን አ፣ እንትን ብያለሁ።
አዎ፣ ሀያ ነው አርባ አርባ እ፣
አ፣ ወደ አርባ ምናምን withdraw አድርጌያለሁ።
ገብቶልሃል?
አዎ
አዎ፣ ምንድን ነው ድጋሚ deposit አድርገህ ነው ድጋሚ withdraw ለማድረግ የሞከርከው?
አዎ እንደዛ አይቻልም። እሺ፣ ትንሽ ማንቀሳቀስ አለብህ account ህን ወንድሜ።
እ፣ ነገ ምናምን ነገ አዎ፣ ነገ ትንሽ መጫወት አለብህ ግን።
መጫወት አለብኝ።
አዎ፣ ትንሽ ተጫወት።
እሺ፣ አይ አረ ዛሬ ራሱ አስራ ስምንት ሺህ ተበልቻለሁ። አሁን ይበቃኛል። አ፣ እንትን አታደርጉልኝም?
ወይ ነገ ሞክር። እሺ፣ እሺ እሺ፣ መልካም እሺ